ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ticket ID ያውን ለመናገር ነበር እና ኦንላይን ላይ ተጫውቼ ቶሎ ውጤቱን እየለቀቀልኝ አይደለም ሰሞኑን።
እሺ ይንገሩን coupon ID ውን።
ሰማንያ ሁለት ሀያ ስምንት እሺ
ሰባ ሶስት ሀምሳ ዘጠኝ ሰባ ሶስት ሀምሳ ዘጠኝ እሺ
ሀምሳ ሰባት
እሺ ሰማንያ ሁለት ሀያ ስምንት ሰባ ሶስት ሀምሳ ዘጠኝ ሀምሳ ሰባት አ በዚህ ስልክ ነው?
አይደለም ሰላሳ አምስት ቤት
እሺ ይንገሩን ቁጥሮትን።
ዜሮ ዘጠኝ ሰላሳ አምስት እሺ ሀያ ሰባት አስራ አንድ እሺ ሀያ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ሰላሳ አምስት ሀያ ሰባት አስራ አስራ አንድ ሀያ ዘጠኝ አ በኦንላይን ነበር።
አዎ እሺ መልካም ቀን አሳልፍ ይሎታለሁኝ።
እሺ እሺ ማለት